ሄሎ ወይ ወይ ሰለሞን እንዴት ነህ?
አለ አለ አለን አለን። በአስራ ስት በምንድን ነው ስሙ? በአስራ ዘጠኝ ከትላንት ወዲያ ምናምን እ ሁለት መቶ ብር አለ አንድ voucher ከ agent account create የተደረገ voucher አለ አይደለ?
አዎ አዎ አንድ voucher አለ create የተደረገና
እሺ እሷ voucher አለች። ልላክልህ እሷን ኮዷን
በቃ ወደ ኢንጂስክ ላክልና ወደ cashier ኡ ታደርግልኛለህ አይን ኮዷን ልላክልና redeem ነው የምትደረገው ወደ ሆነ እሺ።
ስልክ ቁጥር customer ሲመጣ ለምሳሌ ሁለት መቶ ብር ምናምን ሲልክ አ እሷን ኮዷን ትሰጠዋለህ አንተ።
እሺ ላክልኝ ቴሌግራም ላይ ትልክልኛለህ ይኸው ልክ ይላሉ በቃ ልክ ይላሉ። ፊደልም አለች አዎ።
እሺ እንዳትረሳት። አንዷ ፊደል ናት።
እሺ ዜ- እሺ ዜሮ ዜሮ ዜሮ ናት። እሺ እንትኗን
እሺ እሺ ወንድምሽ ይኸው ልክ ይላሉ። check አድርጋት።
እሺ